તેને બીજા ઈદો કારણે ልርዳዎት?
እግዚአብሔር ይመስገን ሰላም ነው።
ሰላም ደንበኛችን ምን ልርዳዎት?
ማሽን ተበላሽቶብን በዳፍት ማሽን
እሺ ደንበኛችን የቢጂ አይዲዎትን ወይም ደግሞ ቲን ነንበሮትን ይንገሩኝ። ደንበኛችን መስመር ላይ ነው? እሺ
ዜሮ ዜሮ
ሁለት ዜሮ
ሰባ ስድስት
ሰባ ስድስት አስራ አራት አስራ አራት ዘጠና ስምንት ዘጠና ስምንት
አርባ ስምንት
አርባ ስምንት እሺ አንድ ጊዜ መስመር ላይ ጠብቅ። የግሮሰሪው ስም ምንድን ነው ደንበኛችን? የቤቶት ስም ምንድን ነው?
የቤት ጠጄ ባርና ሬስቶራንት
እሺ እሺ አንድ ጊዜ ጠብቀኝ። መስመር ላይ ያዩ system late ሆኖብኝ ነው። ደንበኛችን መስመር ላይ ናት? ይቅርታ ስላስቆየሁት system late ሆኖብኝ ነው። ትንሽ ይጠብቁኝ። ጠጅ ባርና ሬስቶራንት ነው ያሉኝ አይደል? እሺ ደንበኛችን ሙሉ ስሙን ልቀበሎት? የእርስዎን ስም የእርስዎን ስም ይንገሩኝ።
ጠጄ
ጠጅ የራሷ
ምን አሉኝ?
ጠጄ ነው
ጠጄማ
ጠጄ ጎሳ
ጎሳ
አ
እሺ ስልክ ቁጥር በደወሉበት ልያዝ ወይስ ሌላ ይሰጡኛል?
እ አዎ ይሄም ይሰራል ግን ሌላም አለ አስራ ሁለት
ይሄም ይሰራል ሌላም ይሰጡኛል ነው ተለወጥ እሺ ዜሮ ዘጠኝ አስራ ሁለት ሀያ
ሀያ ስልሳ አንድ ሰላሳ ስልሳ አንድ ሰላሳ እሺ ደንበኛችን ልዩ ቦታውን ይንገሩኝ አካባቢውን
እ ከጎብስታ ወደ ላይ ነው ከምን ከጎምስታ እዚሁ ሰበታ
ሰበታ ነው እንዴ አ
ሰበታ ጎሚስታ አካባቢ ነው
ከጎምስታ ትንሽ ከፍ ብሎ ነው ከጎምስታ ትንሽ ከፍ ብሎ ነው
ከጎሚስታ ከፍ ብሎ እሺ ምንድን ነው የሆነቦት ማሽኑ
አይቀዳም አረፋ ብቻ ነው የምቀዳው አሁን ደግሞ ዝም አለ ቀናቃጤው ራሱ አይቀዳም
መጀመሪያ አይቀዳም ነበረ
አረፋ ብቻ ነበር የሚቀዳው አሁን ደግሞ አይቀዳም አሁን ደግሞ ጭራሽም አይቀርም። እሺ ደንበኛችን ቅሬታውን መዝግቤ አስተላልፌልዎታለሁ። የጥገና ክፍሎች መጥተው ጥገና ያደርጉልዎታል። ሌላ መረዶት ነገር አለ?
አይ ሌላ ምንም የለም እሺ ደንበኛችን ስለደወሉ እናመሰግናለን። መስተንግዶ ላይ ያሉትን ድምጽ ዋላ ያስቀምጡልኝ። መልካም ቀን ይሁንልዎት።
እሺ አመሰግናለሁ